የቀኑ አስደሳች በፍቅር ጎዳና ያገናኘኝ ካንቺ ሁሉም ሙሉ ሆኗል፣ አንድም አልጎደለም። ብሩህ ሆኖልኛል የሕይወቴም ቀለም እንደ ማር ጣፍተሽኝ በፍቅሬ ማረክሽኝ ደስተኛ ነኝ እኔ አንቺ በመሆንሽ የሕይወት ዘመኔ እንደታሳምሪ ምድራዊ ጉዞዬ በፍቅር እንድትመሪ እስከ መጨረሻ ከኔ እንዳትለይ የራሴ ዘውድ አድርጎ ልኮሻል ከላይ ለስጋ ለማጥንቴ ለአካል ሰውነቴ ሲለካ ማንነቴ ሲመዘን እኔነቴ እስትንፋሴ ነሽ ሕይወቴ ለስጋ ለማጥንቴ ለአካል ሰውነቴ ሲለካ ማንነቴ ሲመዘን እኔነቴ እስትንፋሴ ነሽ ሕይወቴ እንዴት ጥሩ ቀን ነው የቀን አስደሳች በፍቅር ጎዳና ያገናኘኝ ካንቺ ሁሉም ሙሉ ሆኗል፣ አንድም አልጎደለም። ብሩህ ሆኖልኛል የሕይወቴም ቀለም እንደ ማር ጣፍተሽኝ በፍቅሬ ማረክሽኝ ደስተኛ ነኝ እኔ ያንቺ በመሆኔ በዓለማዊም ይሁን መንፈሳዊ ኑሮ እንደማልለይሽ ከዛሬ ጀምሮ በአደባባይ ቆሜ ቃሌን ሰጥቻለሁ። የቃል ኪዳን ማተብ አስሬልሻለሁ ለስጋ ደም አጥንቴ ለአካል ሰውነቴ ሲለካ ማንነቴ ሲመዘን እኔነቴ እስትንፋሴ ነሽ ሕይወቴ ለስጋ ደም አጥንቴ ለአካል ሰውነቴ ሲለካ ማንነቴ ሲመዘን እኔነቴ እስትንፋሴ ነሽ ሕይወቴ ለስጋ ደም አጥንቴ ለአካል ሰውነቴ ሲለካ ማንነቴ ሲመዘን እኔነቴ ለስጋ ደም አጥንቴ ለአካል ሰውነቴ ሲለካ ማንነቴ ሲመዘን እኔነቴ